የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት የወደቀላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት ስለት ጀግና ተፈተነ በመሰናከበት ታቀበና ታቀበና ወዲህ ዞር ቢል ሰለምና ገብርዬ ሲሆን ቀኙ ሳለና አረሩ ስቦ ጠጣው ስለት ጀግና ተፈተነ በመሰናከበት ተዋከበና ተዋከበና ወዲህ ዞር ቢል ሰለምና የነደደ እሳት ክንዱን ተርሶ ጨክኖ ካሳ ጋትና ኮሶ ቦተላ እንዳገር በላሳ እንደ አንበሳ የባህር አንበሳው ዳግማሮስ ካሳ በላሳ ካሳ በላሳ እንደ አንበሳ የአንድ እናት አገር ግብሯ ከቶ ሳይረሳ ካሳ በላሳ እንደ አንበሳ ንቃ በመንፈስ ለአንድነት ካሳ ተነሳ ካሳ በላሳ እንደ አንበሳ አንተ የሞትክላት አገር ክብሯ ሳይረሳ ካሳ በላሳ እንደ አንበሳ ሳራ ያለ
ኢትዮጵያ ዋልታና ማገር ነፍሱ የሰጣት ለካለም ነው ሀገር ሊያቆም ነው ቴዎድሮስ ወጥቶ አምጡ ቆርጣችሁ ከሹሩባው ላይ ኪዳን እንሰር እንዳንለያይ ነፍሱን የሰጣት ለካለም ንቆ ሀገር ሊያቆም ነው ቴዎድሮስ ወጥቶ አረጀች እያሉ ሰዎቹ ሲያሙሺ አረጀች እያሉ ሰዎቹ ሲያሙሺ ሙሽራ ነሽ ቦሎ ወይ ሰፋ ነፍስሽ ተይደማ ተይደማ ተይደማ ተይደማ ሳይገላገለው ህልሙን በወግ ይዞ ሳይገላገለው
ተኩለት ሆነን አንድ ናይ ጉራጌና ሐረር ዞር ወላይታ ቤንሻንጉል ሶማሌ አፋር አሳይታ ግመሌላ ጠጣት እንደ አፋር ተጉዤ ግመሌላ ጠጣት ቀይ ማር ተጉዤ አንድ ገመድ አጣት ልመልሳት ይዤ የአንዲት እናት ልጆች መሆናችን አውቅ ጎሳና ሃይማኖት ሳይነጣጥለን ምን ይሳነን ነበር ብን